ሰላም ጤና ይስጥልኝ ዶይቼ ቬለ
አብሮ ይስጥልን። ድጋፍ ለማግኘት ነበር።
እ
ድጋፍ ለማግኘት
okay አሁን እኛ ጋር ብዙ የተመዘገቡ ሰዎች አሉ። ከአንድ ከአምስት መቶ ሰዎች በላይ
እ ምዝገባ አቁመናል። እኛ ጋር የተመዘገቡ ብዙ ሰዎች ስላሉ ምዝገባ አቁመናል ለጊዜው።
መቼ ነው የሚጀምሩት? ስትጀምሩ ልመዝገባ አዎ ግን አሁን መች ሰርተን እንደምንጨርስ አልታወቀም።
ይቆያል?
እኛ በራሳችን በፌስቡክ በቲክቶክ ገጻችን ላይ ማስታወቂያ እንሰራለን ተመዝገቡ ብለን።
እሺ እሺ